ሄሎ ጤና ይስጥልኝ ምን ልታዘዝ ስለቢ
ሄሎ
ሄሎ ጤና ይስጥልኝ
በዚህ መልክ ደርሶ ነበር።
ምን አሉኝ?
መልክ በዚህ ደርሶ ነበር ስልሳ አምስት ሰማንያ ሰባት እሺ መልእክቱ ቴሌቪዥን ጌም ነው። የጥያቄና መልስና የእድል ጨዋታ አለው። ጌሙን ተጫውተው ካሸነፉ ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ሽልማት አለው። ቴሌቪዥን
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። የቴሌቪዥን ሰባት ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
አዎ አዎ
እሺ እሺ እሺ እሺ እሺ